Hello መገርሳ ወይ አሴት ኧረ እምቢ አለ connection ኣችን መሰለኝ ምንም ሊከፍትልኝ አልቻለም። order እየከፈተ አይደለም። ኦርደር እና ነበሩ ልንገር- አያሳይም? አዎ ንገረኝ።
አሁን order- አሁን ያሳየኛል መሰለኝ። እሺ እሺ
ወይ አንድ ያሴቷ እሺ
እሺ ሰማንያ ሶስት አስራ አምስት ሰማንያ ሶስት አስራ አምስት እሺ በቃ አዎ።
እሺ እሺ